hello ሰላም ጤና ይስጥልን ቤት
ካርዴ ነጭ ሆኖብኝ ነበርና
እሺ cashier code ኡን ትነግረኛለህ
cashier ኤ code ኡ እም
አስራ አራት
አስራ አራት
ዜሮ ሁለት
እሺ አስራ አራት ዜሮ ሁለት
አስራ አራት ዜሮ ሁለት አስራ አምስት ዘጠና አንድ አስራ አምስት ዘጠና አንድ እ
እሺ እ ታርሙላል እሺ ያላለቁት ጨዋታቸው ነው የቀረው
እሺ።
እሺ መልካም